ሚኒስት ቤት
ውድረው ብሮ አልገበር መቼ ውስዶ አድርገህ ነው?
ያ መቼ ውስዶ አድርገህ ነው?
የትናንትና ማታ
ወደ ቴሌብር ውስዶ አድርገህ ነው?
አ
እሺ ከ29 ጀምሮ በሳንቲም ፔ የተደረጉ ውስዶች በሙሉ ለደንበኞች አካውንት ገቢ አልሆኑ ነው። ከዛ ሶስት ጀምሮ አዎ ሶስት መቶ ብር ነው።
ገባኛ የሁሉም ደንበኞች ነው ያገባው።
አሁን ትክክል ነው።
እ፣ ተስተካክሏል። ከነገ ጀምሮ ወይ ወደ ኢንቨስት ቤት አካውንት ወይ ወደ ቴሌብር አካውንት ይገባል። አልጠብቀው እ፣ እ፣ በኋላ
ከነገ ጀምሮ አ ወይ ወደ ቤስት ቤት አካውንት ወይ ወደ ቴሌብር አካውንት ይገባል። አልጠብቀው አይ እሺ፣ መልካም ምሽት።
አይ